ነሽ ለሰው ልጆች ለአዳም ልጆች ለፍጡሮች አበባሽ ባይረግፍ ባይጠወልግ በሰነፎች በደካሞች ሕይወት አበባ ነሽ ለሰው ልጆች ለአዳም ልጆች ለፍጡሮች አበባሽ ባይረግፍ ባይጠወልግ በሰነፎች በደካሞች ነበረች ዓለም ነበረች የሰው ልጅ ክፋት ባይሰለች ምን ከፋች እቺ ወባለም ተመስገን እንበል ግድ የለም ተመስገን እንበል ግድ የለም ተመስገን እንበል ግድ የለም ነበረች ዓለም ነበረች የሰው ልጅ ክፋት ባይሰለች ምን ከፋች እቺ ወባለም ተመስገን እንበል ግድ የለም ተመስገን እንበል ግድ የለም ተመስገን እንበል ግድ የለም አቤቱ አቤቱ አንተው ተለመነን አንተው ተለመነን እኛም ማመንም አልተሻለን ጌታው ያንተው ተለመነን እኛም ማመንም አልተሻለን ጌታው ያንተው ተለመነን ልባችን ፍጹም ቢጸዳ በነገር ሆዳችን ፍጹም ቢጸዳ ከተንኮል በእውነቱን እንደኛ ጌታ ማን ነበር? ቀረ እንጂ ወግ ማድረጋችን በነበረ ሰው ከሰው ተስማምቶ ሲኖር ሲፋቀር በኮርማን ቁራሽ እንጀራ ሲታደር እያዘመን አልፎ እንደ ዋዛ ባል ነበር ቢመለስ ምነው ያን ጊዜ ቢከበር ሕይወት አበባ ነሽ ለሰው ልጆች ለአዳም ልጆች ለፍጡሮች አበባሽ ባይረግፍ ባይጠልግ በሰነፎች በደካሞች ሕይወት አበባ ነሽ ለሰው ልጆች ለአዳም ልጆች ለፍጡሮች አበባሽ ባይረግፍ ባይጠወልግ በሰነፎች በደካሞች ነበረን ፍቅር ነበረን ከብረት የተናከረ ቢከብድም ኑሮ ቢገፋ ፍቅር ነው የሰው ልጅ ተስፋ ፍቅር ነው የሰው ልጅ ተስፋ ፍቅር ነው የሰው ልጅ ተስፋ ነበረን ፍቅር ነበረ ከብረት የተናከረ ቢከብድም ኑሮ ቢገፋ ፍቅር ነው የሰው ልጅ ተስፋ ፍቅር ነው የሰው ልጅ ተስፋ ፍቅር ነው የሰው ልጅ ተስፋ አቤቱ አቤቱ አንተው ተለመነን አንተው ተለመነን እኛም ማመንም አልተሻለን ጌታው ያንተው ተለመነን እኛም ማመንም አልተሻለን ጌታው ያንተው ተለመነን ፍቅራችን ከቀን ወደ ቀን ሲዳከም ጫንቃችን የኃጢአት ድንጋይ ሲሸከም ላይቀር ላይኖር የሰው ልጅ በዚያ ዓለም እጃችን ከበቀል ይጽዳግድ የለም ቅንነት ደግነት ሰፍኖ በዚያ ዓለም ጥላቻ ተንኮል ሳይለየን ዘርቀለም ሳንሻብን ጸንተን በአንድነት ምናበር ምነበር ፍቅር ቢኖረን ተበበረ ላይቀርን ላይኖር የሰው ልጅን በዚህ ዓለም እጃችን ከበቀል ይታገድ የለም። ሳንሻግር ጸንተን በአንድነት ብናብር ምን ነበር ፍቅር ቢኖረን ተተበረ ላይቀርን ላይኖር የሰው ልጅ በዚህ ዓለም እጃችን ከበቀል ይታገድ